¿No?
አሎ
አቤት።
ዶክተር እንዴት ኖት? ሰላም አሉ?
ዳና ነኝ ደህና ነኝ።
አለን እግዚአብሔር ይመስገን። ቃላብ ነኝ ዶክተር።
ያው ደወልካ?
አዎ በየቢሮ ቢሮ ስልክ አለን።
እኮ በጣም
አረ አሎ እንትን አለ።
Okay አሎ አይሰማኛል። ይኸው በአጋጣሚ አልነበርኩም busy ሆንኩኝና Okay ወጣ ገባ ያልኩ ስለሆነ ለዚህ ደግሞ የለም። ዛሬ ደግሞ የሆነ ስራ ላይ ነኝ።
Okay።
ምን ይሻላል?
አዎ ችግር የለም። Just ሰኞ- ዶክተር ዶክተርን ሰኞ ጠይቀኝ ማታ- ስለነበር እንዴት ሆኑ ዶክተር ዶክተር ብርሃኑ እንዴት ሆኑ ምን አዲስ ነገር አለ አልመጡም ስላለኝ ዛሬ እኔም ያው busy እንዳላረጉት አዎ፣ እውነት።
ያልኩት
አዎ፣ ግድ የለም በቃ ምን አደርጋለሁ መሰለህ ነገ እመጣለሁ። አንተ ነገ ስለሌለ በቃ ወይ ወይ ደውልልህ እና ሰኞ ወይ ማክሰኞ ኩማ እመጣለሁ።
ቀጥሩ Next እና አለ available ያለኝ
available ነኝ እኔ ቢሮን አይደለ አንተ?
አዎ አዎ አለ አለ አዎ፣ ሰኞ አዎ፣ ወይ ሰኞ ወይ ማክሰኞ ከሁለት አንዱ Yeah አይቼ አይቼ እመጣለሁ። ትንሽ ትንሽ እንትን ሆነ እንግዶች ነበሩኝ እና ከእኔ ጋር አረ okay busy ያደረጉኝ Okay በቃ ችግር የለውም በስራ ችግር መጥተው የለውም busy ያደረጉኝ። በቃ ለእሱ አልደወልኩም። አንተ ለአንተ ደውዬ እመጣለሁ።
ጥሩ እሺ እሺ እሱም ይኖራል ያው ብዙ ጊዜ ቢሮ ስለሚኖር እንገናኛለን በቃ በቃ አንድ ላይ እንገናኛለን።
እሺ Thank you ቃላ No problem እሺ መልካም ቀን
ቻው ቻው